መለስኩላችሁ እኮ ነው የ wallet ኡን። ሂጂ በእናትሽ ማሪ።
hello hello፣ ጤና አቤት።
ይስጥልኝ።
አብሮ ይስጠን።
ከቺፕቺፕ ነበር የምደውልልዎት።
እሺ ከ wallet ወደ ቴሌ ብር የሚመለስ ብር ነበር ስድስት መቶ አዎ።
ብር።
አ አዎ እና የቴሌ ብር አካውንቱ ማን ነው የሚለው ስም?
አንጎ አንጎ ገላ ነው።
አንጎ።
አ እሺ እሱን check ለማድረግ ነው። አሁን ተመላሽ አድርገንልዎታል።
እሺ thank you እሺ አመሰግናለሁ።
እሺ፣ እናመሰግናለን።